ውበት እጅግ ያማረ ስጠጋ ይበል ስቀርብ ክብርህ እየጨመረ ያበራል ግርማ ያስፈራል ልክ የለው ታላቅነት ቅድስናህም ፍጹም ነው ማን ሊቆም ደፍሮ በፊት በእውነት ትልቅ ነህ ትልቅ ነህ ክብርም ሁሉ ይታል በፊትህ በሞገስ በክብር ባለዝና ከፍ በል ኢየሱስ በምስጋና በእውነት ትልቅ ነህ ትልቅ ነህ ክብርም ሁሉ ይታል በፊትህ በሞገስ በክብር ባለዝና ከፍ በል ኢየሱስ በምስጋና እጅግ በሚያስደንቀው ብርሃን ተከባሃል በሞገስ ከፍ ብለ በዙፋን ነግሰሃል ሰማየ ሰማያትም አይችሉም ሊይዙህ አቤት ግርማ ያስፈራል ማን ሊቆም በፊትህ እጅግ በሚያስደንቀው ብርሃን ተከባሃል በሞገስ ከፍ ብለ በዙፋን ነግሰሃል ሰማየ ሰማያትም አይችሉም ሊይዙህ አቤት ግርማ ያስፈራል ማን ሊቆም በፊትህ ዘላለማዊ መንግስት የጸና እጅግ ድንቅ ነህ በቅድስና ክብርን አይቼ ነፍሴን ላፍስስ ስለሚገባ የኔ ኢየሱስ ዘላለማዊ መንግስት የጸና እጅግ ድንቅ ነህ በቅድስና ክብርን አይቼ ነፍሴን ላፍስስ ስለሚገባ የኔ ኢየሱስ ኢየሱስ ሞገስ ልዩ ውበት እጅግ ያማረ ስጠጋ ይበል ስቀርብ ክብርህ እየጨመረ ያበራል ግርማ ያስፈራል ልክ የለው ታላቅነት ቅድስናህም ፍጹም ነው ማን ሊቆም ደፍሮ በፊት በእውነት ትልቅ ነህ ትልቅ ነህ ክብርም ሁሉ ይታል በፊትህ በሞገስ በክብር ባለስና ከፍ በል ኢየሱስ በምስጋና በእውነት ትልቅ ነህ ትልቅ ነህ ክብርም ሁሉ ይታል በፊትህ በሞገስ በክብር ባለስና ከፍ በል ኢየሱስ በምስጋና ከፍ ያልህ የተፈራ ክብር እጅግ የሚያበራ እያልኩኝ ቅዱስ ቅዱስ ሰግዳለሁ ላንተ ኢየሱስ በልቤ ዙፋን ላይ ሾምኳ አርጌ በላይ አታረጅ በዘመናት ድንቅ ነው ያንተ ብርታት ከፍ ያልህ የተፈራ ክብር እጅግ የሚያበራ እያልኩኝ ቅዱስ ቅዱስ ሰግዳለሁ ላንተ ኢየሱስ በልቤ ዙፋን ላይ ሾምኳ አርጌ በላይ አታረጅ በዘመናት ድንቅ ነው ያንተ ብርታት ታላላቅና ታናናሾች ሰገዱ ከእግር በታች አለ ልዩ ክብር ልዩ ግርማ ከፍ በል በምስጋና ታላላቅና ታናናሾች ሰገዱ ከእግር በታች አለ ልዩ ክብር ልዩ ግርማ ከፍ በል በምስጋና ከፍ በል በምስጋና ከፍ በል በምስጋና ከፍ በል በምስጋና ከፍ በል በምስጋና ወደ አደባባዮች ገባለው በመገዛት ዙፋንን እያየሁኝ ሰግድልሃለው በእውነት ያለኝን አመጣለው ላንተ ስለሚገባ እሰዋልሃለሁኝ ምስጋናዬንም በንባ ወደ አደባባዮች ገባለው በመገዛት ዙፋንን እያየሁኝ ሰግድልሃለው በእውነት ያለኝን አመጣለው ላንተ ስለሚገባ እሰዋልሃለሁኝ ምስጋናዬንም በንባ ቅዱስ ነህ ቅዱስ እንከን የሌለ ከሰማያትም ከፍ ከፍ ያለ ሞገስ ልዩ ደምቆ የሚያበራ ታላቅነትን ዝናህን ላውራ ቅዱስ ነህ ቅዱስ እንከን የሌለ በምስጋና ከፍ